የአብ ስራ ነው። ቴሌ ብር የሚከፈልበት የነበረው በፊት።
Hello
Hello Hello፣ አቤት ና።
ይቅርታ መልሼ የደወልኩልዎት እሺ፣ ችግር እ የ product እጥረት ስለነበር ነው ያልመጣልዎት እና ለነገ ላስገባልዎት መቀበል ይችላሉ?
እሺ።
እሺ፣ ለነገ እንዲመጣ አደርጋለሁ። አስራ አራት ኪሎ ነው አይደለ?
Okay፣ እንደዛ ነው ማለት ነው ያዘዝኩት ነው የማውቀው። እነሱ አጠቃላይ የ group ኡ አዎ፣ እንደዛ ይሆናል።
Okay፣ በቃ ለነገ አስገብቸዋለሁ። ነገ driver ሲደውሉ ያንሱላቸው።
እሺ፣ እሺ፣ እሺ፣ እሺ፣ መልካም እሺ፣ እና